የኢትዮጵያ ብርሃን የሚባኮት ነበር።
ሄሎ አሁን እያወራሁሽ ተቋረጠ።
ደውለው ነበረ።
አዎ፣ መስቀል ፍላወር ብዬ እያወራሁ ነበር።
ምን አሉ?
መስቀል ፍላወር ብዬሽ አሁን እዚህ ቢራ በጣም አወርዳለሁ።
ማን ነበረች ያናሳችሁ ያናገረችሁት? ደንበኛችን ይሰሙታል። ማን ነበረች ያናገረችሁት?
አይ በዚህ መስመር ነው እንጂ ማን እንደሆነች አላውቅም። ስሟን አላውቅም።
ማን አልነገረችሁትም?
አዎ እሺ አሁን አሁን እኮ እያወራን ተቋረጠ
እሺ እሺ እና BGI ላይ ያው በደንብ እንደማወርድ ሁሉም ያውቃል። እንትን ላይ ይሰማል።
ይሰማኛል። ደንበኛችን BGI ID ዮትን ወይም TIN number ኦትን ይንገሩኝ።
ምን አልሽኝ?
የቢጂ አይዲዮትን ወይም የቲን ነንበሮትን ይንገሩኝ።
እሺ ቆይ እነግርሻለሁ። እሺ